አትሰራም?
አንሰራም አለ ለዋሴ እየደወልኩ። ሄሎ
አቤት እ ዋስ እንትን አለ ሁሉም እ፣ ስልኮቹ እምቢ አሉኝ። connect disconnect አድርጌያለሁ። flight mode አብርቼ አጥፍቻለሁ። restart አድርጌያለሁ። ብዙ ነገር አድርጌያለሁ፣ ግን እምቢ አለ።
አይሰሩም ስልኮቹ ሁሉም።
አዎ አይጠሩም።
እ፣ ምን ይሻላል?
በቃ ዘጠኝ ዘጠና አራት ደውይና እ፣ እ።
አስመዝግቢ፣ ቁጥሩን አስመዝግቡ። እዛ እምቢ አለ ነበር ብርክቲ ብርክቲ የተቀመጠችበት ጋር እ፣ ግ- ግድግዳው ጋር short code account number ይላልና አ።
ነገር ወይም ደግሞ ዘጠና አራት ዘጠና ሁለት ብላችሁ በመንገድ እ፣ ዘጠና አራት ደውላችሁ እ፣ ተነገሯቸው። እየሰራ አይደለም።
እሺ
እሺ፣ እሺ